Hello ጤና ይስጥልኝ ችግር ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። እዩር ዛሬ እንትን አልደረስም ወይስ አልመጡም? እቃ
ትናንት order አድርገው ነው።
ትናንትና እሺ ስልክ ቁጥር ይነግሩኛል?
ዘጠኝ አስራ አንድ እሺ
ሀምሳ እሺ አርባ ዘጠኝ አራት
በሸዋ ነው አይደለ?
በሸዋ ስምም አለ አዎ፣ ቲማቲም፣ ካሮት በን ምናምን እርስዎ አድሚን የሆኑበት አለ?
አዎ ካሮት አለ
እሺ ስልክ ቁጥር ልንገሩት እና ይደውሉለት።
እሺ 0969 እሺ 01 እም 74 እም 60
እሺ thank you እሺ የደውልልሽ ወጣ አዎ አዎ ወጥቷል፣ ይዞት ወጥቷል።
እሺ እሺ እናመሰግናለን። መልካም thank you እሺ እም